withdraw አድርጌ ማለትም አልሰጠኝም ብሩ።
በቴሌግራም ልከዋል?
አይ ቴሌግራም የለኝም፣ ግን withdraw አድርጌ እምቢ ብሎኛል።
ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም የቱ ጋ ስልክ ቁጥር ስጪኝ።
ያዙ ዜሮ ዘጠኝ ሰባ ስምንት ቆይ ቆይ እሺ ንገሪ።
ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ስንት?
ሰላሳ ዜሮ ስድስት እሺ እሺ